ጤና ይስጥልኝ ማሪባባ።
ሰላም እንዴት ዋላችሁ?
እግዚአብሔር ይመስገን።
መኪና ፈልጌ ነበረ።
እሺ ሁለት ሽንት ነው የፈለጉት።
የኤሌክትሪክ አላችሁ?
ቢዜ ድፎር ነው ያለው
ስንት ነው ዋጋው?
አምስት ነጥብ ሶስት
አምስት ነጥብ ሶስት አዎ።
ከባንክ ጋር ታያይዙ ያላችሁ?
አዎ እና እያይዛለን ምን ያህል ይወጣል በባንክ?
በባንክ አንድ ሚሊዮን
አራት ነጥብ ሁለቱን በእንትን ነው ሌላ አመት ስምትከ አንድ ነጥብ ሶስት ሌላ የለንም
ኤሌክትሪክ
ሌላ የለንም አባ ቢት ቢት ለኮምፓክት አላችሁ?
ቤት በኮምፓክት አለን ስንት ሞዴል?
ሁለት ስድስት ስምንት አስ- አስራ ሁለት ድረስ አለን አስራ ሁለቱ ስንት ይባላል?
አዎ፣ አስራ ሁለቱ body ቀይሯል እሺ
body ቀይሯል
እሺ ስንት ይባላል?
ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር ስምንት መቶ ሺህ ዕዳ አለበት
ባንክ
አዎ
ስለዛ አንድ ነጥብ ሁለት cash መክፈል አለብኝ።
አዎ ሁለት ሺህ ስድስት ሄሎ። እሺ አመሰግናለሁ።